ሄሎ ሄሎ ቤሽ ስልሳ ዘጠኝ ሳምንትና ስልሳ ዘጠኝ ሰባ ዘጠኝ ምን ተቃራኒ ነው።
አራት ነው ያልከኝ ስልሳ ዘጠኝ ሰማንያ አራት እና
ስልሳ ዘጠኝ ሰባ ዘጠኝ ቤቷ የምፈልገው ስልሳ ዘጠኝ ሰማንያ አራቱ ሀብት እዚህ ጋር እንዲህ ጋር ልት-
ለሰው መግባት አይችልም። ተቃራኒ ከሆን እንዲወጡ ልጠይቅልሃለሁ። መስመር ላይ ጠብቀኝ።
ግን ያው ሀብቶ ይሄንን ብሔራዊ ነገር- ነው ችግር አለ ብዬ ነው።
ያው ምን ሄሎ ሪያስ ቢልዲንግ ደረሳ ስራም የለም። ምን ችግር አለው?
ሀብቶም አቁመናል። ማስገባት አንችልም። የሚወ- ተቃራኒ ከሆነ የሚወጣለት ሆነ ትጠይቅለታለኝ።
ለእኔም እስኪ ዲስፓቸር ጠይቅልኝ እባክሽ። አሁን ማስገባልኝ ያለች ነው ብ- ብ- በይው።
እልሃለሁ። መስመር ላይ ጠብቀኝ።
እሺ ኧረ እንደዚህ ጉዟችንን ያከብዱታል።